hello ጤና ይስጥልኝ።
ሰላም ነው?
እግዚአብሔር ይመስገን። Donkey Tube አሜን።
ነው የምታወት?
እ፣ ለመመዝገብ ነበር ዩቲዩብ ላይ አይቼ
ምንድን ነው መመዝገብ የፈለጉት?
ስራ አለ ብሎ እሸቱ በሚያስተዋወቅበት ወይ ማለት ነው።
እሺ፣ ማስታወቂያውን ያዩበት ቪዲዮ ላይ ከስር link አለ። በ link ኡ ተመዝገቡ።
በ link ኡ ነው የምንመዘገበው።
አዎ አዎ፣ Donkey Tube ላይ ሙሉ ቪዲዮን አይተው ከቪዲዮ ስር ባለው link apply ማድረግ ይችላሉ።
እሺ፣ የስራ ልምድ ምናምን ያስፈልጋል እንዴ?
አዎ ያስፈልጋል። ሶስት አመት እና ከዛ በላይ የስራ ልምድ ነው የሚለው። ሙሉ እም፣ ቪዲዮውን ይዩትና apply ማድረግ ይችላሉ።
okay፣ እሺ፣ እሺ፣ እናመሰግናለን።
እሺ።